hello ጤና ይስጥልኝ።
hello አቤት።
አምቡላንስ ልካችሁልን ነበረ፣ እሺ አልመጡም እስካሁን።
እ፣ ቆይ ግማሽ ሰዓት ይደውል- አለፈ።
ይደውልሎታል። ስልኮትን ሰጥቼዋለሁ። ቦሌ እ፣ ነው የ- እና አዎ፣ የት ናችሁ ቦሌ።
እናንተ?
ቆይ፣ ቢሮአችሁ?
እ፣ ቢሮአችን የመገናኛ ነው ቢሮአችን። እ፣ እ፣ ቆይ፣ አዎ፣ መገናኛ ናችሁ።
አዎ፣ ትራፊክ ቦሌ ይዞ ሲሆን ቦሌ አሁን እኔ የሚታየኝ ቦሌ ጃክ አደባባዩ ላይ ናቸው።
እና አደባባዩ ቦሌ አዎ አደባባይ አዎ፣ እሱ ጋር ይታየኛል GPS ነው።
ቦሌ አደባባይ ማለት እ፣ እም፣ እዛ እንትኑ ጋር በቃ ደውልለት ልበለውና ያለበትን ደውል።
ቦታ እሺ፣ ይንገሩት።
እሺ፣ እሺ።
ለምን አድራሻም ለማመላከት መደወሉ አይቀርም።
እሺ፣ አዎ፣ ማዶ ሆቴል በኩል ነው የሚገባው ብያለሁ።
እሺ፣ እሺ።
እ።